ጤና ይስጥልን።
hello አብሮ ይስጥልን።
ከቢጃ ጥሪ ማዕከል ለምን ደውለ ደንበኛችን ኪያ ግሮሰሪ ነው።
አዎ የቢጃ የመለያ ቁጥር የያዘ አጭር የጽሑፍ መልዕክት በስልክዎ ተቀብለዋል።
የምን ቁጥር?
የቢጃ መለያ ቁጥር
አዎ፣ እኔ አልደረሰኝም። አሁን አልደረሰኝም።
እሺ ልንገርዎት የያዙ ሀምሳ ሀያ ሶስት
አቤት።
ልንገረውት የያዙ ደንበኛችን
እሺ
ሀምሳ ሀያ ሶስት
ሀታ ታውቆ
ሀምሳ ሀያ ሶስት ሀምሳ ሀምሳ ሁለት
ሀምሳ ሀያ ሶስት ሀምሳ ሁለት
አይ ሀምሳ ሀያ ሶስት ሀምሳ ሀምሳ ሁለት አይ አይደለም ደመኛችን ሀምሳ ሀያ ሶስት
ሀምሳ ሀያ ሶስት አልኩኝ።
አዎ ከዛ ሀምሳ ሀምሳ ሁለት
ሀምሳ ሀምሳ ሁለት አዎ ለማሳወቅ ነው። መልካም ምሽት ያለው ደንበኛችን